ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ለታመመው ኃይልሽ መድኃኒት ነው፣ ለባዘነው ኃይልሽ መድኃኒት ነው፣ ለጎስቋላው ኃይልሽ መድኃኒት ነው። ጌታ ኢየሱስ በአንቺ የሚሠራው አንቺ መዶሻ ነሽ አሕዛብን መስበሪያ አንቺ መዶሻ ነሽ የሰይጣንን ኃይል ማድቀቂያ አንቺ መዶሻ ነሽ የገሃነም ደጅን መዝጊያ አንቺ መዶሻ ነሽ የጽድቅንም ሥራ መስሪያ ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ለታመመው ኃይልሽ መድኃኒት ነው፣ ለባዘነው ኃይልሽ መድኃኒት ነው፣ ለጎስቋላው ኃይልሽ መድኃኒት ነው። ጌታ ኢየሱስ በአንቺ የሚሠራው በአንቺ የጸሎት ጉልበት ወህኒ ያሉ ይፈታሉ። በአንቺ የጸሎት ጉልበት ቀንበሮች ይሰበራሉ። በአንቺ የጸሎት ጉልበት ሐዘንተኞች ይጽናናሉ። በአንቺ የጸሎት ጉልበት የደከሙ ይበረታሉ።
ቤትሽ በክብር በደስታ ተሞልቷል። ደስታና ሰላም ይፍለቀለቃል። ቤትሽ በክብር በሐሴት ተሞልቷል። ደስታና ሰላም እጅጉን በዝቷል።
በምድር ያሰርሻቸውን ሰማይ አስሮ ይዛችኋል። በምድር የፈታሻቸውን ሰማይ ፈቶ ይለቃችኋል። በምድር ያጽናናሻቸውን ሰማይ ይቀበላችኋል። በምድር ታዞሻል፣ ለዘላለም ይባርካል። ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ለታመመው ኃይልሽ መድኃኒት ነው፣ ለባዘነው ኃይልሽ መድኃኒት ነው፣ ለጎስቋላው ኃይልሽ መድኃኒት ነው፣ እረፍት ላጣው ኃይልሽ መድኃኒት ነው። በአንቺ ለሚኖሩ በደስታ ይመከራሉ። በአንቺ ለሚኖሩ ኢየሱስ አለ ከነ ክብሮ። በአንቺ ለሚኖሩ ይነግራቸዋል በፍቅሩ። በአንቺ ለሚኖሩ ይመራቸዋል በቃሉ።
ቤትሽ በክብር በደስታ ተሞልቷል። ደስታና ሰላም ይፍለቀለቃል። ቤትሽ በክብር በሐሴት ተሞልቷል። ደስታና ሰላም እጅጉን በዝቷል።
ቤተ ክርስቲያኔ ለኔ ቤተ ክርስቲያኔ ለኔ ቤተ ክርስቲያኔ ለኔ ሕይወቴ ኩራቴ ናት። ቤተ ክርስቲያኔ ለኔ ቤተ ክርስቲያኔ ለኔ ቤተ ክርስቲያኔ ለኔ እርስቴ ውበቴ ናት።